እና ማለት በትርፍ ጊዜያቸው ስለሚ ከዛ ሲጀምር የሆነ ከሱፐርማርኬት የሚያመጡት በጣም ትንሽ እቃ ነው።
hello
hello፣ ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው?
ሰላም፣ ከቺፕቺፕ ነው የደወልኩሎት ሊዲያ።
okay እ- አዎ okay፣ የድንች order ነበሩት አይደል? ዛሬ የሚመጣ እ
okay። በ location ስህተት ምክንያት መሰለኝ ያልደረሰሁት እና እ እ፣ ነገ ላስልክሎት ነበር። ነገ መረከብ ይችላሉ?
አዎ ይቻ- ይቻላል፣ ችግር የለውም። ዛሬ እየጠበኩ ነበር እኔ ደግሞ ትደውላላችሁ ብዬ።
okay፣ በጣም ይቅርታ። location ኡ የት አካባቢ ነበር ይመጣሉ? የሙሉ ጋርመንት ኃይሌ ጋርመንት።
በቃ እሺ፣ አስልክሎታለሁ። ምናልባት እ፣ የሚሞላው location ላይ ስህተት ይሆናል። እሱን ያስተካክሉት ለሌላ ቀን እንደዚህ አይነት ነገር እንዳይፈጠር።
አይ ጋርመንት ነው እኮ ባለፈው ራሱ አምጥቶልኝ ነበረ።
አዎ፣ ግን location ተሳስቶ መሰለኝ በአሁኑ አዎ ያወጡ ሲያወጡ አዎ ሲያወጡ ወይ የእርስዎ application ላይ ሲሞላ ተሳስቶ ነው መሰለኝ።
okay እሱ- እሱን check ያድርጉትና እኔ ይሄኛውን ጋርመንት አስልክሎታለሁ ነገ።
እሺ እሺ እሺ፣ እሺ፣ አመሰግናለሁ።
መልካም ምሽት።
እሺ እሺ እሺ